ጤና ይስጥልኝ አሪፌ ቤዛዊት ነኝ እባክዎ ምን ልርዳዎ?
ብር ገብቶ ነበረ አሪታይ ላይ እና እሺ ቴሌግራሙ ምን ብዬ ነው የምገባው? የሆነ
ምን አሉኝ ደንበኛችን
ቴሌግራም ላይ ታገኘናለህ ላይ ነበረ ስልኩ ቁጥሩ ላይ አይመጣም ቴሌግራም
ደንበኛችን ቴሌግራም ላይ screenshot ላኩልን ተብለው ነው አ
ይሰማዎታል?
አዎ አዎ
ልከውልናል screenshot ደንበኛችን እ ቴሌግራም ላይ ምንድን ነው የሚለው ቴሌግራም ላይ አልመጣም አለኝ ነው የእናንተ
እ ስልክ ቁጥሩን በትክክል ይዘዋል አይደለ ደንበኛችን?
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ አምሳ አምስት አይደል አዎ ልክ ኖት።
እኮ አልመጣም አለኝ እሺ ወይ እ እኛ add እናድርጎት በዚህ ስልክ ነው ቴሌግራም የሚጠቀሙት እርስዎ?
አ እሺ እኛ አድ እናደርጎታለን ስሞት ማን ነበር?
የሺ ዳኛ ጋሻው በላይ ነው የሺ ዳኛ ጋሻው በላይ ነው እሺ ደንበኛችን ቴሌግራም ላይ ሀይሎት አለው ላኩልን በሱ